ሄሎ ሄሎ ሰላም ጤና ይስጥልኝ ወይዘሮ ቤዛዊት።
ሰላም ነው?
አለን እግዚአብሔር ይመስገን። summer camp ፕሮግራም ብለው ተመዝግበው ነበር ባለፈው።
የምን የ summer camp ፕሮግራም ትምህርታዊ የ summer camp ፕሮግራም ለልጆች የሚል Stanford Kids ኦች ነን ተመዝግበው ነበር ባለፈው ደውለው this week registration ስለሚያልቅ እናስታውሱት፣ registration this week ስለሚያልቅ እናስታውሱት ብለን ነው።
እሺ እሺ።
እ ተመዘገቡ ወይስ
እ ይመዘገባሉ?
አዎ እመዘገባለሁ።
እሺ እንትን ልላክሎት፣ account ልላክሎት።
እሺ
እሺ ቴሌግራም ላይ check ያድርጉት።
እሺ።
እሺ ወይዘሮ ቤዛዊት እናመሰግናለን። መልካም ቀን።
አሜን።
አሜን።